le transfer list
ትኬት check ላደርግ ፈልጌ ነበር።
እሺ cashier code ንገረኝ።
አስራ ሶስት ሰማንያ ሰባት
አስራ ሶስት ሰማንያ ሰባት
ሀያ ሶስት ሰላሳ ስድስት
ሀያ ሶስት ሰላሳ
ሰላሳ ስድስት ሰላሳ ስድስት
እሺ አስራ ሶስት ሰማንያ ሰባት ሀያ ሶስት ሰላሳ ስድስት አይደል? እሺ ሁለት መቶ አርባ ብር ቦነስ ገብቶላል። እሺ
ሁለት መቶ አርባ ብር ማንቸስተር ነው የጣለኝ እ እ? አዎ የጣለኝ አዎ ማንቸስተር ያ- አዎ የማንቸስተር ነው። ሌላ አለክ?
አ? ሌላ የለኝም። አመሰግናለሁ።
እሺ እኔም አመሰግናለሁ። መልካም ቀን